Hello ጤና ይስጥልኝ ቤት ቤት ራሄል ነኝ። ባኮም ልርዳው?
ትኬት ነበረኝና እሺ
አንዱ fail አድርጎ አልመለሰልኝም ብሬን።
እሺ፣ odd ኡ አንዱ- ሰላሳ ሶስት odd ኡ እሺ።
ሰላሳ ሶስት እ odd ኡ ሰላሳ ሶስት ነው የትኬት total odd።
odd ኡ ሰላሳ ሶስት ነጥብ ሰባት አካባቢ ነው።
እሺ የወደቀው match odd ስንት ነው?
አንድ ነጥብ አምስት አራት እ፣ ስለዚህ ስታካፍለው ከሀያ በላይ መምጣት አለበት። ተመላሽ አዎ እንዲኖረው።
ይመጣል ይመጣል መጥቷል። እንደዛ እሺ ቁጥሩን ንገረኝና check ላድርግልክ።
የምኑን ቁጥር የስልክ ቁጥር አይ አይደለም፣ የ cashier እ።
ኮዱን
እ እ የ cashier ኮድ የትኬቱን cashier ኮድ
ምን- ምንም ኮድ cashier ኮድ okay፣ እዛ online online ነው የቆረጥኩኝ ኦንላይን ነው የቆረጥኩኝ print out ከሆነ እሺ፣ ካልሆነ ደግሞ ID ም ይላለ ፕሪንት አይዴም ኦኬ በቃ ሼንዌስ እንደዛ ከሆነ አውጥቼ ነው እሺ እሺ፣ እሺ።
አውጥተህ ደውልለት።